ደርሷል እኮ አስራ አምስት ደቂቃ ሄሎ አቤት
እሺ ከብዩ ነው የረር ነው የሴትዮዋ እንትን
ሰውየው የረር አዎ የረር አለማየሁ ህንጻ
እኮ አዎ ፒኑ ተሰ ፒኑ እንዲያስተካክሉ እኮ ነው ያልኩት።
እሺ፣ እኔ እሱን አስተካክልልሃለሁ እሺ እሺ ነው እሺ እሺ እሺ እሺ